Hello አሪፍ ነኝ ሰላም ናችሁ? ገንዘቡ refund አልተደረገም። ስንት ቀን ነው ሪፖርት ያደረግኩት?
ደንበኛችን በዚህ ስልክ ነው የተመዘገቡ።
አዎ በዚህ ቁጥር ነው። ወደ ስምንት ቀን ነው ሪፍ- እን- ሪፖርት ያደረግኩት።
እሺ ደንበኛችን ሙሉ ስሞትን ልውሰድና ላረጋግጥልዎ።
እሺ አረጋግጭ።
ሙሉ ስሞትን ልውሰድ።
አሚን ሼክ አብዲ፣
ትባላለህ?
አሚን ሼክ አብዲ።
እሺ እሺ፣ ደንበኛችን መስመር ላይ ጠብቅ።